ጤና ይስጥልኝ ጉዳይ ሲደውል ምንደርደው መብሩክ እንደምን ነው?
ምንደርደው
ዛልኩ እባላለሁ።
እሺ
ከወልዲያ ነው ደወልኩ።
እሺ
ግንኙነት ፈልጌ ነው።
አ እዛ አካባቢ ነው የሚኖሩት
አዎ ወልዲያ አካባቢ ነው።
አ የእኛ application ለጊዜው አገልግሎት የሚሰጠው አዲስ አበባ ውስጥ ብቻ ነው ወደ አዲስ አበባ በሚመጡ ጊዜ መጠቀም ይችላሉ
ወደ ኮምቦልቻ ምናምን ተከትሉ አ ወደ ክልል ከተሞች ገና አልጀመርንም
በቃ ወደ ኮምቦልቻ ከመጣችሁ ምናምን ፈልጌ ነው።
እሺ እናሳውቃለን ስንመጣ
እሺ፣ እሺ መልካም ቀን ይሁንልዎት እናንተም አሳምኑ።
እ